መሲ እንዴት ነሽ? እሺ አሁን ከቢው ነበር የምደውለው። አሁን ደውዬላችሁ ነበር በሰማንያ አምስት ሄላው ሄላው አቤት ሄላው ከቢው ነበር እና